ልክ እንዳየሁሽ ልቤ እርብሽ ያለብኝ ልክ እኔ ሆነሽ እኔስ ማመን ተሳነኝ ልክ እንዳዲስ ሰው ሆኜ ዛሬ ብመኝሽ ሲያምረኝ ቅንጅ መቼም ከሰባ አልቀማሽ ድሮ መጃቱ ከምን ይቆጠራል? ደሞ በሰው ሲያዩት ተመልሶ ያምራል። ፍቅር አይሉት ቅናት ምን ይሆን ነገሩ? ከሰው ጋር ሳይሽ ልቤ መሸበሩ ልክ እንዳየሁሽ ልቤ እርብሽ ያለብኝ ልክ እኔ ሆነሽ እኔስ ማመን ተሳነኝ ልክ እንዳዲስ ሰው ሆኜ ዛሬ ብመኝሽ ሲያምረኝ ቅንጅ መቼም ከሰው አልቀማሽ አቤት እንዴት ይገርማል ቆንጅተሻል አምረሻል ምን ዋጋ አለው ይገርማል አንዴ ከእጄ ወጥተሻል ዛሬ ሳይሽ ይገርማል እንደገና ይገርማል አማለልሽኝ ይገርማል አማርሽና ይገርማል ልክ እንዳየሁሽ ልቤ እርብሽ ያለብኝ ልክ እኔ ሆነሽ እኔስ ማመን ተሳነኝ ልክ እንዳዲስ ሰው ሆኜ ዛሬ ብመኝሽ ሲያምረኝ ቅንጅ መቼም ከሰው አልቀማሽ አብረሽኝ ያለሽ ደስተኛ መሆኔ ምን ነበር እንዳላይ የጋረደው አይኔ ያን ጊዜ ቁንጅናሽ ለአይኔ እንኳን ሳይሞላ ዛሬ አምረሽ ታየሽኝ ሳገኝሽ ከሌላ ልክ እንዳየሁሽ ልቤ እርብሽ ያለብኝ ልክ እኔ ሆነሽ እኔስ ማመን ተሳነኝ ልክ እንዳዲስ ሰው ሆኜ ዛሬ ብመኝሽ ሲያምረኝ ቅንጅ መቼም ከሰው አልቀማሽ አቤት እንዴት ይገርማል ቆንጅተሻል አምረሻል ምን ዋጋ አለው ይገርማል አንዴ ከእጄ ወጥተሻል ዛሬ ሳይሽ ይገርማል እንደገና ይገርማል አማለልሽኝ ይገርማል አማርሽና ይገርማል አቤት እንዴት ይገርማል ቆንጅተሻል አምረሻል ምን ዋጋ አለው ይገርማል አንዴ ከእጄ ወጥተሻል ዛሬ ሳይሽ ይገርማል እንደገና ይገርማል